ኢንቨስት ቤት
ወደዚህኛው አካውንት ዘጠና ብር አልገባም። አሁን እሺ፣ በምን አስገብተ ነው? በ CBE ብር አዎ አልገባልህም?
አዎ እምቢ አለኝ። ዘጠና ብር ወደ ወደ deposit ሳደርገው እምቢ አለኝ።
አልገባልህም? ኢንቨስት ቤት አካውንት ውስጥ አዎ
እሺ። ከ CBE የገባልህን message ከ CBE ስልክ ቁጥር ጋር አድርገህ ቴሌግራም ላይ ላክልህ።
ቴሌግራም አዎ፣ ቴሌግራም ላይ ላክልህ። ቴሌግራም አካውንታችን የለ
አዎ የለም አካውንታችን
አዎ አካውንት የለኝም።
እሺ፣ በፊት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ስልካችን ነው የያዘው።
ዜሮ ሁለት ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ አራት
አስራ
ሰላሳ ሰባት አርባ ሰባት
ሰላሳ
አርባ ሰባት save አድርገውን ቴሌግራም አካውንት አለው። እዛ ላይ የ CBE ስልክ ቁጥርና ከ CBE የገባልን message ላክል።
እሺ፣ እሺ።
እሺ ወንድሜ